ሄሎ ሄሎ ጤና ይስጥልኝ።
ተነስልኝ ስሜት ሰላም ነው?
ይመስገን። እንዴት አዎ፣ deposit ላይ ስልሳ ነበር። ዲቦሲት አልከኝ?
ዲቦሲት እሺ ዘጠና አስራ አምስት
deposit አድርገህ አልገባም?
አዎ፣ አልገባም።
እሺ ቁጥሩን ንገረኝ።
ዘጠና አስራ አምስት አስራ አምስት ሰባ አምስት ሰባ አምስት ዜሮ ዜሮ ዜሮ ዜሮ ዘጠና ስድስት ዘጠና ስድስት አዎ፣ ስንት ብር ነው?
አንድ ሺህ ማታ እሺ እሺ ጠብቀኛ እንዴ በዘጠኙ ነው አይደለ?
አዎ
እሺ ገብተዋል። እሺ አባቴ አሁን
እሺ እሺ
እሺ አመሰግናለሁ።